hello ጤና ይስጥልኝ።
አብረስል እንዴት ነሽ?
እግዚአብሔር ይመስገን። አባት ምን ልርዳዎት?
እንትን ይኖራል እንዴ? Vitz ምን
Vitz Vitz Vitz ፈልጌ ነበር መኪና።
እሺ፣ ምን ልርዳዎት?
Vitz ምን ወደ- መኪና ምን ፈልጌ አይነት ነበርና መኪና?
Vitz
Vitz ሁለት ሺ ስንት?
ሁለት ሺህ አራት አለ።
አዎ አለን።
okay ሁለት ሺህ አራት አላቸው። እስከ ስንት ነው የሚባለው?
ሁለት ሺ አራት ሁለት ሚሊዮን ሀምሳ ሺ ብር አለን።
okay